እንትን ንገረኝ ዜሮ ዘጠኝ አስራ ስድስት
Hello Hello አቤት ብሩክ እንዴት አደርክ?
እግዚአብሔር ይመስገን አቶ ክኒሴ ይባላለሁ ከሻሸመኔ ከተማ አስተዳደር።
እሺ በጥሪ መካከል ነው የደወልኩልህ። ሰማንያ አንድ ዜሮ ሁለት
እሺ ሰላም ነው?
አዎ እግዚአብሔር ይመስገን አወቀኝ።
አዎ አዎ አዎ ከኔ አዎ፣ እሺ። ያው እሺ።
አንድ PC ላይ ሰርተናል። እንግዲህ እ- ያው ልጆቹን trace እናደርጋለን ለማለት ነው።
በቃ ከኔዬ በእናትህ እንደምንም ብላችሁ እንትን በሉ እኔ የሆነ ሰርግ ላይ ሆኜ ነው ለናሆሜም ነግሬዋለሁ priority one እሱን አድርግ ብየዋለሁ Okay፣ አሁን በቃ።
በ- በጥሪ መካከል ነው የደወልኩልህ እ- ከ- እ እ በራሱ ነው የደወልኩልህ።
ነው እንዴ አዎ፣ አ፣ call center ኡ okay።
ማለት ነው።
ግን የወጣው በሌላ ቁጥር በራሱ ቁጥር ነው የወጣው አ፣ እኮ በ extension ኡ ነው የወጣው። አሁን እሱ ችግር አ፣ የለም። extension ኡ- በዛ ነው የወጣው አ፣ በ extension ኡ ነው የወጡት።
በቃ በ- በ- ከ desktop ነው የደወልክልኝ አ፣ ከ desktop ኡ ነው እየደወልኩልህ ያለው። በዚህ wow፣ ዘጠኝ ደስ ይላል።
ዘጠኝ ዘጠኝ ዘጠና አራት ላይ ያሉ ብዙ አገዙኝ ጠዋት ላይ አ፣ ከ PC ማይክሮፎኑ ጋር
okay የእነሱንም ተከትዬ እኔም ማታ ደስ ይላል ስለዚህ አሁን ሰራ ማለት ነው በአንድ PC በእኛ PC ሰርተዋል። ሁለቱም ማይክሮፎን ስለዚህ በዚህ ከሰራ ያኛውን duplicate ማድረግ ነው
already እ?
ምንድን ነው test ለሁለት ቀን ሶስት investigate እናደርግና ከዛ በቃ።
በኋላ ኢሜይል እንጽፋለን። እነሱ በቃ።
ደግሞ test thank you ኬንዬ በጣም አሪፍ በቃ ለእንትና አይንን ለ- ለጁነዲን ንገረው አይ በዚህ ደውልለት።
እንደደወልኩለት አ፣ ሲሳይ እኔ ጋር ስለሆነ አ፣ በዚህ ደወልኩለት። በቃ stability እንጠብቅና ሰኞ ወይ ማክሰኞ ላይ ኢሜይል እንጽፋለን ማለት ነው ወይ ወደዚህ PC እንደሚለው እ? እ?
ሰኞ ወይ ማክሰኞ ላይ ኢሜይል እንጽፋለን የደረሰ በቃ ዋናው መስ- መስራቱ ነው anything ካለ ንገረኝ እኔም ናኦሚን እነግርሃለሁ ዋናው መስራቱ ነው ታንኪ ዩ ኬኒ